Hello ጤና ይስጥልኝ።
ይመስገን ቅድም ነበርን book ያደረግነው ባህር ዳርና ጅማ ነበር።
እሺ እንትን ምን ተቸገርን መሰለ አ፣ TIN number TIN number reservation reservation በ TIN number ነው የኛ የሚከፈለው ማለት ነው። ማስገባት Okay።
አለበት TIN number። አቢሲኒያ ባንክ ደግሞ TIN number አናውቅም አሉ። እንዴት ማድረግ እንችላለን?
እ፣ ወይ መዝገባው እንደ አዲስ እንትን መባል አለበት እንደ አዲስ ከሆነማ እንትን አድርገውናል፣ ሞልቷል፣ ይሞላብናል።
እ እ?
እንደ አዲስ ከሆነማ ይሞላብናል።
እኮ ያው የግድ TIN number መግባት ስላለበት
ይኸውልህ አሁን ቅድም book አስደርገናል አይደለ?
እኮ ገባኝ። እዛው ላይ እ፣ እስቲ እዛው ወይ- ላይ ማድረግ ይቻላል ወይ ነው አሁን እንደ አዲስ አሁን Cancel ልትለው ነው አንተ?
እኮ ወይ cancel አድርጎ አዲስ ማድረግ ነው። ካልሆነም ደግሞ እ፣ እ ያለ TIN የተወሰነ- number ምናልባት የተወሰነ ዋጋ ሊጨምርባችሁ ይችላል። ወይ airline ደውዬ እ
TIN number ገብቶ እንትን ይበላችሁ እሺ ይላችሁ።
እሺ እንደዛ አድርግልና እሺ እ፣ TIN number ንገሩኝ።
TIN number ዜሮ ዜሮ ሁለት ዜሮ ዜሮ ሁለት ቆይ አንዴ እሺ group ላይ ገባ ቴሌግራም okay ዜሮ ዜሮ ሁለት ስምንት
ስምንት ሰማንያ ስድስት እሺ
ሀያ ስምንት እሺ ሰባት አ- አንድ ሁለት
ዜሮ ዜሮ ሰባት አስራ ሁለት ዜሮ ዜሮ ሀያ ስምንት ስልሳ ሁለት ሰማንያ አ።
ሰባት አስራ ሁለት አስራ ሁለት እሺ የድርጅት ስም አ- አዲስ ከተማ ወረዳ አስራ አንድ
ለእሑድ እያደረግነው ነው።
Hello እሺ ወረዳ አስራ አንድ አ አዲስ ከተማ ወረዳ አስራ አንድ አዎ እሺ መልሰህ ትደውልልናለች ይቻላል እሺ email address አላችሁ ምናሴ መላኩ
ምናሴ መላኩ የት ነው ካልተ M E N M I M I እሺ M I N እም S E
M I N S E አ M I ቆይ ቆይ እ፣ አንበሳ hello hello እሺ አቤት M I እሺ N ኤ እሺ S E እሺ M E እሺ L A K U እህ፣ K U K U አ እሺ ከዛ at Gmail dot com
እሺ በይ በዚህ ኢሜል ነው እሺ የሚደርሳችሁ እሺ እሺ so TIN number ኡን edit ታደርግልናል አሁን ብሩን እንክፈል ቆይ አይ አረ እንትን እ፣ ላስገባውና ከዛ በኋላ ስደውላችሁ ትከፍላላችሁ አዎ እሺ የባህር ዳሩን ደግሞ ኢሜል ያዝ
እሺ የ- የባህር ዳሩም እንትኑ TIN number ይገባል አዎ፣ አሁን ተመሳሳይ ነው TIN number ኡ እሺ እሺ ኢሜል
ሁለተኛው ላይ ላከው ማለት ነው እ፣ እሺ
ህይወት H I አሃ Hello?
W T እሺ እየሰማሁት ነው H I O T ህይወት ማለት ነው ኤች አይ W ቲ እሺ
ደብሊው ወንድሙ W E አሃ
N D I M U N I N D N D ደብሊው- እሺ ቆይ sorry W
E
D N አይደለም W E E
N አሃ
D እሺ I M U እሺ ስምንት ሰባት እሺ at Gmail dot com እሺ
እሺ መ- ትደውልልናለህ አንበሳው አ እደውላችኋለሁ text ም ይደርሳችኋል እሺ በዚህ ስልክ ደውልልን አንበ- እሺ
እ- ሲ- text ይገባልን ብቻ ነው የምንከፍለው አ text ይገባላችሁ እሺ እሺ
ብር ነው ንግድ ትራንስፈር ላድርግ ያለ ስድስት ሺህ ሰባት መቶ